ሄሎ ሰላም ነው?
ሰላም ደህና።
አለን። ከዚህ ከየካ ኮተቤ ነበር የምደውልልህ።
እሺ። ሄሎ ሄሎ ሄሎ።
ይሰማል አሁን?
አሁን ይሰማል? አሁን እሺ ሰላም ነው። ከዚህ ከየካ ኮተቤ ነው የምደውለው።
እሺ እ፣ አንድ CT scan እ፣ የሚሰራላት እ፣ ታማሚ ነበረች እና እሺ፣ እንትን እ፣ አምቡላንስ ይፈልጋል እና እሷን አንዴ እንትን ልታደርግልኝ ነበር።
ጥሩ። እሺ፣ አሁን ነው የሚፈልጉት?
አሁን አዎ አዎ አሁን እ፣ እንትን እያለ ነው ኮሚኒኬት አድርጌልኝ እና ንገሪኝ።
እሺ፣ በዚህ ስልክ ይደውሉ።
አዎ አዎ እሺ፣ አስተላልፋለሁ።
እሺ እሺ